ይስጥልኝ ቤተሰቤት ዮናስ ነው የምንረዳው።
እንትን ቁጥር ነበር ያልተለቀቀ።
እሺ cashier code ኡን ይንገሩኝ።
እሺ አስራ አራት አስራ አራት ሰላሳ አራት ሰላሳ አራት አርባ ሶስት ሀምሳ ሰባት
ይሄ አንድ ጨዋታ postpone እንዳለው ደንበኛችን እሺ ስለዚህ 24 ሰዓት መጠበቅ ይኖርቦታል። እሱን ይጠብቁና check አዎ ያድርጉ።
እሺ ጌ እሺ፣ እናመሰግናለን። መልካም ቀን።